Hello ሰላም ጤና ይስጥልን።
ጤና ይስጥልን።
A law office ነው።
እ
A A E law office ነው።
አዎ እሺ እኔ ሀሩን እባላለሁ። የምደውለው ከዊፕላስ ቴክኖሎጂ ሶሉሽን ነበረ።